እስኪ ወደ አገሬ ፊቴን ልመልሰው ቢያውላ ያሳድር የሰው አገር ሰው ላይ ላዩን ተውቦ ውስጥ ውስጡን ማረር ውስጥ ውስጡን ማረር የእናትን ጎሞቻና ሲቀር ነው አገር ሲቀር ነው አገር
ባባው መጨነቅ ሆኗል ውሎና ዳሬ አይቼው ልምጣ ናፈቀኝ ልጓዝ ትውልድ መንደሬ አመት ባልመጣ ልሂድ በሬ ወደ ሀገሬ መስከረም ጠባ ልሂድ በሬ ወደ ሀገሬ ትዝ ትዝ አለኝ ሜዳው ተራራው ሀገሬ ወንዜ ያ የልጅነት የወጣትነት ያብላለት ጊዜ በየአውደ ዓመቱ አብሮ መብላቱ መጨዋወቱ ላስታወሰው ሰው የልብ ዳነው የሩም ናፍቆቱ ልሂድ ልነሳ ልቤ በተነሳሳ የእምዬ ነገር ቢረሱት አልረሳ ኑሮ ቢመችም ማጀት ጓዳው ቢሞላም ምኝታው ቢሞቅ ከቶና ገላም ልሂድ አዲስ አበባ ካራዶች መንደር ልግባ ሸዋ አገረ ገነት ሂጄ ልነሽነሽበት ጎጃምን ያሰኘኛል የጤፍ እንጀራ አምሮኛል እሄዳለው ጎንደር ከዛሽ ታሪክ ምድርን አገርን ትግራይ ከናምባሻቸው ናፈቀኝ ሽሩባቸው እኔስ ጅማን ይለኛል ቡናው መች ይረሳኛል ወሎ ላይ ሆዬ ልደር ከደጋጎቹ መንደር እናቴ አለበይኝ መጣሁኝ ተቀበይኝ አገሬን አለበይኝ መጣሁኝ ተቀበይኝ ኢትዮጵያ አለበይኝ መጣሁኝ ተቀበይኝ ባባው መጨነቅ ሆኗል ውሎና ዳሬ አይቼው ልምጣ ናፈቀኝ ልሂድ ትውልድ መንደሬ መስከረም ጠባ ልሂድ በሬ ወደ ሀገሬ አመት ባልመጣ ልሂድ በሬ ወደ ሀገሬ ቡኬን ቁጣጣሽ መስቀል ደመራ ፋሲካ ገና የአገር ባህሉ ወጉ ልማዱ መች ተረሳና ከአገር ወጣ ሳሩም ቅጠሉም ይናፍቀዋል። እግር ካልሄደ ልብስ ቢመኘው የት ያገኘዋል? ይሞላል እያልኩ ኑሮዬ ከነገ ዛሬ ዘመን አለፈው ሳልገባ ወደ አገሬ ልሂድ ልነሳ በልቤ ተነሳሳ የምየነገር ቢረሱት አይረሳ እጓዛለሁ ወለጋ ቅቤና ማር ፍለጋ ድሬዳዋ ሐረር ሽርሽር በባቡር ሲዳሞ ወርቅ አገር ከሐይቅ ልደር ባሌን ጎበኛለሁ ሶፎ መርና ያለው አገር አርሲም ሄዳለሁ ግብፅ እሸት በላለሁ ጎማ ጎፋ ሲነሳ ታየኝ አርባ ምንጫሳ ልዝለቅ ይል ባቡር ከዛች ከለምለም ምድር አገሬ አለበይኝ መጣሁኝ ተቀበይኝ እናቴን አለበይኝ መጣሁኝ ተቀበይኝ ኢትዮጵያን አለበይኝ መጣሁኝ ተቀበይኝ አሁ